ሄሎ ጤና ይስጥልኝ ቃል ኪዳን ከ Best Bet ምን ልርዳው?
ሄሎ ሄሎ ሰላም ነው።
ሰላም ምን ልርዳው?
እ፣ ትላንትና ብር አዘዋውሬ ማለት ነው። እስካሁን እንትን አላለኝም፣ አልገባልኝም።
እሺ በስልክ ቁጥር ነው?
በአስራ አምስት ዜሮ ዘጠኝ አስራ አምስት
እሺ አስራ አራት
እሺ ሀምሳ ሰባት
አስራ አምስት አስራ አራት
አስራ አምስት አስራ አራት ሀምሳ ሰባት ስልሳ አንድ
እሺ ስንት ብር ነው?
ሶስት ሺህ ብር።
እሺ አንዴ መስመር ላይ ጠብቁኝ።
እሺ ሰዋ ግን ባዶ ነው። አሁን በስልክ አትጫወቱም እንዴ? እዚህ ሄደ
እሺ process ላይ ነው ይገባሉታል።
ልጠብቀው።
አዎ አይ ከትላንት ጀምሮ ትላንትም ደውዬ ነበረ እንደዛ ተብዬ ነው እስካሁን አልደረሰም።
እኮ እኛ አሳውቀናቸዋል። ትንሽ transaction ስለበዛባቸው ነው ያስገቡታል። ዛሬ ይጠብቁ።
እሺ እሺ መልካም ቀን።
አይ እሺ፣ እናመሰግናለን።
እሺ